hello ጤና ወይ ቤት ቤት ነው አር- እ?
አርጌልሃለሁ የመቶ ብሩን እሺ ሌላ ሌላ ነው?
ቦታዎች ያሉት ግን የተደረጉ ናቸው አንድ ነው?
ነበር የዛሬ ተደርጓል አምሳ ብሩ ሌላው ግን የቆየ ነው አምሳ የሀያ ብር ነው?
ምናምን ነው አዎ እሱ አምሳ አምሳ ተደርጓል ብር ተደርጓል።
አዎ ተደርጓል አይቼዋለሁ እኔ ምንሽ ብዙ አይጠይቅም ነበር። ዛሬ ነው የጀመረው።
አዎ ዛሬ ነው አዎ። እንደዚህ እያደረግን ነው የሁሉንም ዛሬ ነው ይቻላል፣ እንደዛ ከሆነ ይከታተላል በቃ።
አዎ፣ አዎ፣ ችግር የለውም እሺ።
ደውሉልን እንደዛ ሲሆን እሺ እሺ እሺ እሺ።
እሺ እናመሰግ አ ግን አልገባም ግን ያው ልጁ ላይ አዎ እንትን ብዬዋል confirm አድርጌለታለሁ ነው በቃ ይገባል። ቀሱ አዎ ይገባል አዎ። ከእኛ በቃ ጋር መቶ ሀምሳ ብር አድርጓል።
ሀምሳ ብር ሌላ መቶ ሀምሳ ብር በቃ ማለት ነው።
የለም መቶ ብሩን አረኩት። አሁን ያኛው ግን check ሳረገው ተደርጎ ነበር፣ pending ላይ ነው ያለው።
የትኛው ያኛው አምሳ ብሩ ማለት ነው።
ሀምሳ ብሩ pending ላይ ነበር። አዎ አዎ እኮ ያኛውም ደግሞ እንደዛ ይገባል ማለት ነው። confirm ሁለቱም አለ።
ይገባል።
አዎ፣ መቶ ሀምሳ ብር ይገባል ማለት ነው።
አዎ አንድ ላይ አዎ።
እሺ አመሰግናለሁ።
እሺ ማየ አመሰግናለሁ።
ታንኪ